ሰላም ጤና ይስጥልኝ ጭብጭብ።
አቤት ጤና ይስጥልኝ። እዚህ አቤት።
ሰሚት ሰሚት ዲፖ እንትን አዘን ነበረ እና መስቀል ጎመን እሺ
እና ትናንት መጥቶ እንትኑ ኪሎ ስላስተካከለ ተመልሶ ሄዶ ነበር ድርብ የሚል ኦርደሩ ድርብ ነው የሚለው።
ኦኬ ጽጌን ያውቋታል።
አዎ አዎ ጽጌ ይቅርታ አሁን ነገር ደውላልን ነበር እና አስገብተነዋል ለነገ።
በቃ እሺ እሺ እሺ መልካም አታውቅሽ ብዬሽ ነበር። የእኔ ለብቻው ነው የጽጌም ለብቻው ነው።
እሺ እሺ እሺ እሺ